መጀመሪያ ጽንሰ ሀሳቡ አይደለም።
ጤሎ ጤና ይስጥልኝ። ጉዳይ አልማዝ እባላለሁ። እባክዎ ምን ልርዳው?
እንዴት ዋልችና ሰላም ነች?
እግዚአብሔር ይመስገን ሰላም ነዎት?
አለን። እንትን ባለሙያ ፈልጌ ነበርና እሺ ማን ልበል? ሙሉ ስም እስራኤል ዘላለም
እስራኤል ዘላለም። እሺ ያ።
እ፣ ከዚህ ቀደም ጉዳዩን ተጠቅመው ያውቃሉ?
አይ አላውቅም። ሰው ሪኮሜንዴሽን ነው።
እ፣ በሰው እ፣ ሰውን ይሰሙት አዎ፣ የምን ሰው ባለሙያ ነው recommend- የሚፈልጉት?
የምን ልበልሽ ይሄ ጠባብ ባርማ ነው።
ባርማን
ሽም- አይ ባርማን ሳይሆን ሻዋርማ ምናምን የሚጠባበስ ነገር ፈጢራ ምናምን የምትችል ባለሙያ ፈልጌ
ኦኬ እ፣ እንደሱ እንኳን ባለሙያ የለንም። እንደዚህ ሻወርማ ምናምን የምትችል ባለሙያ ያ የለም።
አ ለሆቴል ፈጢራ የሚፈለግ- ምናምንም የፈጢራ ሙያ ያላት አታገኙም?
አ
okay እኛ ጋር የተመዘ ማለት እኛ ጋር የተመዘገቡ ባለሙያዎች የሉ።
እ፣ የሉም። እሺ እና አ በዛ የተመዘገበ የሉም። በሌላ አገልግሎት ግን ሲፈልጉ መደወል አዎ።
ይችላሉ።
እሺ እሺ thank መልካም ቀን ይሁንልዎት።